Hello ጤና ይስጥልኝ ጠብታ አምቡላንስ
ሄሎ አቤት
እዛ ደውለሽ ነበር ታዲያ?
የት
ቶም ጋር አምቡላንስ ብዬሽ ነበር። አሁን ደውዬ ነበር እስቲ የደወልክበትን ስልክ ንገረኝና ሂሳቡን ነግሬ ከአምቡላንሱ ይወጣልሃል ሰጠሁሽ እኮ ስልክ ዜሮ ዘጠኝ አስር No እሱ አይደለም የቶም አይደለም ያንተ የደወልክበት እ አንተ አሁን የደወልክበትን እሺ ንገረኝ
ዜሮ ዘጠኝ ዜሮ ዜሮ ዘጠኝ ዜሮ ዜሮ አሁንም ዜሮ ዜሮ ከዛ ዜሮ ዜሮ አራት ጊዜ ማለት ነው እሺ ስልሳ ሰባት ዜሮ ዜሮ እሺ አመሰግናለሁ አምቡላንሱ ይወጣል ክፍያችን ለማድረስ ብቻ ነግሬሃለሁ
አዎ ሶስት ሺ ስምንት መቶ ሀምሳ ብር አዎ ኦክሲጂን አለው አዎ አለው እነ- ጠይቄያቸዋለሁ case ኣቸውን ዶ- ዶክተር ዮ- ዮርዳኖስን እሺ እ፣ እና አምቡላንሱን አሁን እልካለሁ እሺ መምጣት እችላለሁ ብሏል አዎ
እሺ እሺ አመሰግናለሁ